እባላለሁ። ሰላም ጤና ይስጥልኝ ቤስት ቤት።
አቤት ሰላም ነህ?
እግዚአብሔር ይመስገን። እንዴት ነህ?
ሰላም
አለን።
እንትን ብሩ ላክልን ሁለት ሺህ ሁለት መቶ ወደ ባንክ ወደ ቤስት ቤት ነው አ፣ ወይስ ከቤስት ቤት ነው ያስወጣኸው?
ስልክ ቁጥር
አይደለም።
አ፣ ወዴት ነው ወዴት ነው ያስወጣኸው?
ወደማ ወደማ ሲዲ
ወደ CBE።
አ፣ እሺ መቼ ነው?
ዛሬ ዛሬ።
አ፣ እሺ በዚህ በደወልክበት ቁጥር ነው?
አይ ሌላ ስጣለ ዜሮ ዘጠኝ ንገረኝ።
ዜሮ ዘጠኝ ስልሳ ስድስት ዜሮ ዘጠኝ ስልሳ ስድስት ሰማንያ ስድስት እህ
ዜሮ ስድስት እህ
ሰባ ስምንት ሰባ ስምንት አ፣
ቀንዴ
ሁለት ሺህ ሁለት መቶ ነው ዛሬ ጠዋት እሺ
خير على أو حاجة جري معنا بحث حاليا بحث على العالم
ስንት ብር ነው አባ?
ها ስንት ብር ነው ولا شيء ولا المضى
ዛሬ? ዛሬ ነው።
اه طلعت ሌላ ቤስት ቤት ቁጥር አለህ እንዴ?
ها ሌላ ቤስት ቤት ቁጥር አለክ?
اوكي كل شيء قاعد قال له እሺ እሺ አባ ቼክ አድርገውና መልስ ደውልልኝ። እሺ አባ